ሄሎ ሄሎ፣ ጤና ይስጥልኝ።
እግዚአብሔር ይመስገን እ ከሁዱድ Express ነው የሚደውለው።
እ ከሁዱድ Express ነው የሚደውለው።
ከምን ሁዱድ ኤክስፕሬስ
እሺ እ እቃው መጣ።
ከየት ነው ሁዱድ ኤክስፕሬስ ማለት ከየት ነው የመጣው እ ከጅጅጋ ለሌላ OK አ፣ የት ነው ያለው
ቦሌ ሚካኤል
እኮ አምጣልና ቢሮ አ ቢሮ ይምጣልና
እሺ
ቦሌ